ሄሎ ሰላም ጤና ይስጥልን ቤት ቤት እሺ ምን ልርዳ?
ብር withdraw አድርጌ ያስቸገረኝ እኮ በእናትሽ ዛሬ ስንቴ ደውያለሁ እየበላኝም ነው መልሶ መልሶ
ሄሎ ቆይ አንዴ ጠብቀኝ እሺ
አቤት ስንት ብር ነበር?
እ ስንት ብር ነው?
ሶስት ሺህ ብር የቤት ወይ ስልክህን ንገረኝ።
አስራ ሁለት
ምን አልከኝ?
አስራ ሁለት አስራ ሁለት ሰላሳ ስድስት እሺ ሀያ ሶስት ዘጠና
አንድ ደቂቃ እሺ check ላድርግልህ።
አየሽ
ሄሎ
አቤት ወደ ፉአድ መሀመድ ነው።
አዎ አዎ አስራ ሁለት ሰላሳ ስድስት ሀያ ሶስት ዘጠና አዎ አዎ እሺ confirm አድርጌልሃለሁ። እሺ process ውስጥ ደርስ ይገባልሃል።
እሺ እሺ ስለደወልን አመሰግናለሁ። መልካም ምሽት።
ስለ አንቺ መልካም ምሽት አሜን።